ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ብር transfer አድርገን ነበርና አልገባልንም።
deposit ነው ወይስ withdraw?
withdraw
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልኝ። ስልክ ቁጥር ልንገሮት ያዙ።
እሺ ቆይ ዜሮ ዘጠኝ
ሰባ ስምንት እ ሰባ ስምንት
ስድስት ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት
ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ ሁለት አንዴ መቶ ብር ነው። አንዴ መቶ አራት መቶ አስር ብር ነው። ሁለት ጊዜ ነው። እሺ እልክልሻለሁ።
ምልክት አድርገው የትኛው እንደሆነ ይላኩልን።
እሺ እሺ